ጤና ጉዳይ መስተካከል አለበት።
ሄሎ
ሄሎ ጤና ይስጥልን ጉዳይ
ለመመዝገብ ፈልጌ ነው።
እሺ ሙሉ ስሞትን ይንገሩኝ።
ድን-
ማን አሉኝ? ይቅርታ ድንበሩ ስምዖን።
ድንበሩ ስምዖን።
አዎ አዎ አሁን እያየሁት ነበረ account ኦን እና እርስዎ እሺ።
የሚኖሩት ጂንካ አካባቢ ነው?
አዎ አዎ እንዴት መሰሎት ድንበሩ አሁን ላይ የኛ መተግበሪያ እየሰራ ያለው አዲስ አበባ ውስጥ ብቻ ነው።
እሺ።
ወደዛ አካባቢ ገና የስራ ጥሪ አልጀመርንም እና ወደዛ እሺ።
በምንጀምር ጊዜ እናሳውቆታለን። ከዛ እሺ።
በተጨማሪም እርስዎ ወደ አዲስ አበባ መምጣት በሚችሉ ጊዜ እናሳውቆታለን። መደወል እሺ።
ይችላሉ።
እሺ እሺ ቢ- አልችልም ምን አሉኝ?
ቢሮ መምጣት አልችልም በአካል እ፣ አዲስ አበባ መኖር በጀመሩ ጊዜ መ- መ- okay ይደውሉልንና ቀጠሮ እሺ አስይዘንልዎት ይመጣሉ። ጂንካ እሺ አካባቢ ገና ስላልጀመርን ነው።
እሺ እሺ እሺ፣ መልካም ቀን ይሁንልዎት።